hello ሰላም ጤና ይስጥልኝ ቤስቲጅ ከኒው ባኮም ደረጃው
virtual game ለመጫወት ፈልጌ ነበር፣ እሺ ግን virtual game ስገባ አላስገባም እያለኝ ነው።
ምንድን ነው የሚልክ?
ማለት ችግር አለው የ game ኦችን ምስል ራሱ አመጣም application ኦቹ ማለት ነው።
application ኡ
የውስጥ ስገባ virtual ብዬ እሺ ምስሎቹን አያመጣም የ game ኦችን
okay እያስገባህ አይደለም ጭራሽ አ እያስገባኝ አይደለም። ስነካ loading ይላል ግን አይገባም።
እስኪ refresh አድርገህ ሞክረው አባቴ እሺ system እስካሁን ድረስ እንደሚሰ ቆይ አንዴ ጠብቀኝ check ላድርግልሽ አይ
hello አቤት እሺ ያለን information እንደሚሰራ ነው አባቴ እና
አ ሌላው ሌላው ሰው ጋር ይሰራል ግን እኔ ጋር እንትን ምስሎቹን አያመጣም።
አህ እንደዛ ከሆነ reload እንትን እያረክ refresh እያረክ ስልክህን ሞክረው አባቴ የ connection ችግር ነው የሚሆነው እሺ ስልክ ላይ
እሺ እሺ ከ system አይደለም እሺ እናመሰግናለን ስለደወልክ እሺ መልካም ቀን